ሄሎ
ሄሎ እንዴት አደርሽ?
እግዚአብሔር ይመስገን።
ባለፈው ደውዬልሽ ደረስ አስገብተን ደረሰኝ ያስቆረጥ ነው እሺ agreement ገና ነውና እ ይቆያል እንዴ?
አግሪመንት
ከከፈልን በኋላ ወዲያው አልነበረም agreement?
እስቲ check ላድርግልሽ። መስመር ላይ ትጠብቂኛለሽ?
እሺ እ እ እሺ ልጅቷን የዛኔ ያላናገርሻትም?
አዎ፣ አይ በ- ሌላ ሰው ነው የላኩትና ደረሰኝ ቆርጣ እም፣ እደውልልሻለሁ ብላ እንትን አለችኝ ነው ያለችኝ። ግን እስኪ እስካሁን አልደወለችም።
እሺ እስኪ ልጠይቅ።
ጠይቂና ንገሪኝ።
እሺ።
እ፣ ልጠብቅሽ። እሺ አዎ።
እኔ እና